હેલો હા ይሰማል ለማኛል ገንዘብ ውትለው ለማድረግ ነው የፈለኩት አምስት ቀን ቆየብኝ ባ
እሺ ስሞትን ማን ነበር ያሉ?
አሚን
አሚን አዎ በዚህ ቁጥር በዚህ ቁጥር ነው hello ደንበኛችን ምን አልሽ
አሚን በሚል ስም ነው ያስመዘገብኩት ነው ያሉኝ።
ከዚህ በፊት ቴሌግራም ላይ screenshot አስር ጊዜ ላኩት ባ
አዎ የላኩት screenshot ገብቶልናል እየተመለከትን ነው ነው
አዎ ግን አልተስተካከለም ገንዘቡ ወደ እኔ አልተመለስም
ያው ተመሳሳይ case ኦች እንደዚህ በ system ችግር ምክንያት ሰሞኑን ሰሞኑን ስላጋጠሙ
አምስት ቀን ሆነብኝ
በእርስዎም በኩል ደግሞ ቶ expert ኦችን ያናግሩና እንደዛ መፍትሄ እንዲሰጡት ማድረግ ይቻላል። በእኛ በኩል ሪፖርት አድርገናል።
እሺ ሪፖርት ያድርግ system ላይ እሺ ሌላ ምረዳውት ነገር አለ? hello hello
ሌላ ምረዳውት ነገር አለ?
አ- የ text የ text ቁጥሩን ትነግርኛለህ
የምኑ text text ለመላክ ወደ የእናን- የእናንተ team
የእኛ በቴሌግራም ሊያገኙን ይችላሉ።
አዎ፣ screenshot ላኩ።
ሊላኩልን ላይ ላኩት የ- ቴሌግራም ላይ
እዛ ላይ ሊያገኙን ሊያናግሩን ይችላሉ። ስክሪንሾት ላይ- በላኩልን በዘጠና ሁለት ቤቱ ማለት ነው።
አይ ከዚህ ከሶስት ቀን በፊትም ላኩት አሁንም ሁለት ጊዜ ላኩት ቴክስቱን
እሺ ደንበኛ ሶስት መቶ ብር የሚለው ስክሪንሾት አይደል እየታየን ነው።
አዎ።
ገብቶልናል። ሄሎ
እሺ እሺ እናመሰግናለን ሌላ መረዳውት ነገር አለ?
አይ
ደወሉ። እናመሰግናለን። ቀጥሎ እሺ፣ ከሚደመጡት አመሰግናለሁ።
በኋላ ስለ አገልግሎት አስተያየቶችን ያስቀምጡልን። መልካም አይ